ጤና ይስጥልኝ።
Hello ሰላም Hello Hello ይሰማኛል?
ጤና ይስጥልኝ። እንዴት አደሩ?
እግዚአብሔር ይመስገን።
ከኢትዮ ቴሌሜትር ሰላሳ ነበር የምደውልልዎት።
እሺ
እ message አልገባልዎትም?
ገብ- ገብቶልኛል ገብቶልኛል።
ገብቶልዎታል?
አዎ እሺ daily የኢትዮ ሜትር ሰላሳ አሸናፊ ኖት። እም፣ ይቅርታ ግን ስሞትን ማን ልበል እ እ ስሞትን ማን ልበል ከይቅርታ ጋር
ቱሉ ቱሉ ቱሉ ቱሉ።
እ እሺ ቱሉማ ቱባሮ ነ- ቱሉማን ቱባሮ ቱባሮ ቱባሮ።
እ እሺ የት አካባቢ ኖት? ማለት የት ሀገር ነው የሚኖሩት?
እዚሁ እንትን አካባቢ ነኝ ያለ አስኮ አስኮ okay አዲስ አበባ እዚሁ አዎ አዲስ አበባ ነኝ ያለሁት።
እሺ ስለዚህ አሁን በነግሮት የቴሌግራም username user እንትን ፎቶ እና መታወቂያ ልኩልኛ። ከዛም ቴሌብር አለዎት አይደለ?
ቴሌብር አለኝ አዎ።
አዎ። ስለዚህ ፎቶ እና መታወቂያዎትን ከላኩ በኋላ ያሸንፉት ሀያ ሺህ ብር ይገባሉታል።
እሺ እሺ እሺ መያዝ ይችላሉ።
እሱ ቆይ እስኪ አንዴ እንትን ቴሌግራሙ በቴሌግራም ልግባና እንትን ልበል አለ እኮ እ፣ በቴሌግራም የሚልኩት ግን አሁን ይሄ የቢሮ ስልክ ስለሆነ ነግሮታለሁ። በቴሌግራም የሚልኩበትን u- እንትን user እሺ እሺ እሺ እሺ እሺ thank